ሄሎ
ሄሎ ሄሎ፣ ሰላም አቤት አቤት፣ ገበያክ?
ሰላም ነው?
እግዚአብሔር ይመስገን።
እንዴት ናቸው?
እግዚአብሔር ይመስገን ሰላም ነን።
እስቲ ድጋሜ ልምጣ እስቲ እንዳ- እንዳይዘጉብኝ።
አይ ኢትዮ ቴሌኮም ነው።
እሺ እሺ፣ ምን ልርዳዎት?
እስቲ ሰማንያ አንድ ሰባ ሰባት ላይ እንደገና አ- እንትኑን እ፣ ስልኮት አለውታል አንድ አምስት ስልክ በዚህ ስር
በዚህ ስር ማለት በዚህ እንደ ስር- extension የተመዘገበ ነው ወይስ የ contact እንደ- ስልኩን ነው?
አ፣ ስንት ቁጥር መሰሎት? ይቅርታ ከይቅርታ ጋር አንድ ሁለት ይሄ ስልሳ አምስት ስልሳ ስድስት ስልሳ ሰባት ስልሳ ስምንት ስልሳ ዘጠኝ የሚባሉ ቁጥሮች አሉ መሰለኝ ስልሳ አምስት ይቅርታ የትገቡልኝ መጨረሻ ስልሳ አምስት እህ እ፣ መጨረሻ ስልሳ ስድስት መጨረሻ ስልሳ ሰባት ስልሳ ስምንት ስልሳ ዘጠኝ እኮ ያው የ extension አዎ፣ አሉ extension number ኦቹ ናቸው።
አዎ በእንትኑ ማለት ቆዩ አዎ።
ስልክ ፈልጌ እንደገና ልምጣ እንዳይዘጉብኝ እሺ አልዘጋውም። እሺ እሺ አለ ደውልን እስኪ ሰማንያ አንድ ሰባ ሰባት ከዛ ሰማንያ አንድ ሰባ ሰባት እንደውልልኝ ከአይኤምኤስ
ሄሎ ሄሎ።
ይቅርታ ይቅርታ ይቅርታ ይቅርታ ይቅርታ ይኸውልህ፣ ሰማንያ አንድ ሰባ ሰባት ሰማንያ አንድ ሰባ ሰባት ደውልልኝ ሰባ ሰባት አዎ ይጠራል እ እ አዎ አዎ ይጠራል አዎ ይገባ እሺ ደንበኛችን እናመሰግናለን
እሺ እሺ እሺ
እሺ
ሄሎ ሄሎ
ሄሎ
የት ነው ደወልኩት? ይቅርታ ይቅርታ